ልሄድ ነው ወደ ቤት።
ሄሎ ሆትነኝ ሀሴት ሀብታሙ ነኝ። በኦርደር እንኩ እንትን አላላችሁ
ምን አላችሁ?
አልጨረስሽልኝም። ሰላሳ ሶስት አርባ አርባ አርባ አንድ
ሰላሳ ሶስት አርባ አንድ ሀብታሙ ነኝ።
ሀብታሙማ አለምና
ምንድን ነው አልጨረስሽልኝም? አልገባኝም። ኮምፕሊት ቤሊ ብለኸኝ ነበር።
ኮንታይሙን አስተካክለሽ መንገድ ትበይልኝ ብዬሽ ነበር።
ይሄኛውን ኦርደር እርግጠኛ ነህ?
አዎ ሰላሳ ሶስት አርባ አንድ
እስቲ ሌለ ከየት ነው ምግብ ቤቱ?
በኬፍሲ
እና ለሌ ነግረኸኛል?
ነግሬሻለሁ። አ- ምንድን ነው ምናምን ብለሽ እንኳ ተቀይሮ ምግብ ምናምን ብዬ በምግብ ቤት አዎ፣ ችግር ነው ታዲያ ኮምፕሊት አላልኩህም ነበር?
አላልሽም። አ-
እሺ ሀብታሙ፣ እሺ ኮንታይም ይስተካከል።
እሺ አስተላልፍልሃለሁ። እሺ ባይ